ሰላም ጤና ይስጥልኝ ቤተሰቤት
ሰላም ነው እግዚአብሔር ይመስገን እንትን ልጅ ድሮ ነበረኝ እና እሺ
እስካሁን አልገባም ቤተሰቤት ስልክ ቁጥር የደወልክበት ነው ሀያ ሰባት ዜሮ ዜሮ ጠብቀኝ አንዴ ሀያ ሰባት ዜሮ ዜሮ ሰባ ስድስት አስራ ሁለት ሰባ ስድስት አስራ ሁለት አስራ ሁለት አዎ ስንት ብር ነው አስራ አምስት ሺህ እሺ ጠብቀኝ መቼ ነበር ይቅርታ ትናንት ማታ እሺ እሺ ጠብቀኝ ሆነልኝ ነው አይደለ account ነበር አንድ ሺ ሰላሳ አምስት አርባ ሶስት አራት አስር ዘጠኝ አዎ እሺ confirm አድርጌልሃለሁ እ processing ላይ ነው እሺ ከአንድ እስከ ሁለት ሰዓት ባለው ይገባልሃል ቻፓ ስለሆነ ትንሽ ሰዓት ስለሚፈልግ ነው
እሺ እሺ መልካም ቀን እናመሰግናለን